ሄሎ ሰላም ነው አሸበ እንዴት ነህ አለሁ ምን ነበረ የሆነብህ የእንትና የእንዳለ አንደኛው አ- አ- እንትኑ viewer ብለን ስንገባ እሺ ቀድሞ ሲሰሩበት የነበረውን ቪዲዮ ነው የሚያሳየው
እ አለኝ። ቀድሞ ሲሰሩበት የነ- አይ- ID እንትኑ አልገባም መሰለኝ hardware ID ነው እምቢ block ነው hardware አዎ ሃርድዌር አይዲ ወደዛ ወደ እንትኑ ስንቀይር አ፣ ቪወሩን ስንቀይረው ቀድሞ አ።
የነበረውን ቪወር ነው የሚያመጣው የሌላ ሰው ስም ነው የሚያመጣው
እ፣ አልቀየ ስለ እንዲቀየርልህ ነው
ተረዳሽን ቀድሞ የሚጠቀሙት ካሽ ሚቲንግ ይባላል። ካሽ ኦ።
ሚቲንግ ጋር እየሰሩ ነበር እና ካሽ ሚቲንግ አ።
ጋር እየሰሩ ነበረው እንትኑ ነው ኖርማል ቀመሩን ኳስ ትኬቱን ስትቆርጪ ይወጣል፣ ትኬቱ ይወጣል። ግን ግን እንትኑ ጋር ተመሳሳይ ሰዓት እያሳየ አይደለም። ተረዳሽ? ቪዲዮን ሲከፍት ቪዲዮ የሚያጫውተው ተመሳሳይ ሰዓት አይደለም።
እሺ፣ ሌላው?
ስለዚህ ይሄ ቀ- ቀበሌ ዜሮ ሁለት የሚለው ማለት ነው
አዎ ቀበሌ አሁን ላይ አሁን ላይ ላኩት አሁን መጨረሻ ላይ ላኩት እንትና የመጨረሻው ኤኒ ዴስክ የምንድን ነው
አዎ የእሱን ነው የእሱን እሱን ገብተሽ ነው አክቲ
እስቲ ቆሽ ቼክ ላድርገው
ሁለቱንም ሁለት ብቻ ነው አሁን እንደ አዲስ ደግሞ አሁን መጥበት የሚፈልገዋለሁ እ
አሁን እንደ አዲስ መጥበት የሚፈልገዋለሁ
እሺ ቆይ ስም አክሴፕት አግኝቼ በለው እሺ
እሺ ቆይ ደውዬ ልንገረው አክቲቭ ያደርገዋል
እሺ